ሰማዕታት እለ በአዳም ሀየሉ አኀበ ሥጋት አንሆሩ ወሰሊሉ ዘያድጉ መቃብረ ማይደታይቱ ወላይሉ ዝሙታን የስዕሉ እስመ ትንሣኤ ዘባስወ ኀጥእየ ሥጋ የተሰናአው ሁሉ ዘቀረበ የማይከረሙ ስጋ ላይ ይበሉ እስራኤል ስባት ወማሕሌት ሰማይ ተጾሙ ቃሉ በኪሩብ ዳዊት ታበር ራክሉ ተፈስሑ ዘእሰ በማይል ለተቋም ወር ሰቆሙ ስለያደግ ታባል ቀለመለኩ
ምንድነው ቅደው ዕጣ ነው።
ማን ነው ይህን የተቀኘ ያስታውሱታል?
አስታውሱ
የእርስዎ ነው እ
እንትና መርጌታ አስተዳደር ይባላል።
የት ናቸው?
በለሳ
አሁን በሕይወት አሉ?
አሉ
ምንም በማስመልከት ነው ይህን የተቀኙት?
ይህንን የተቀኙት ያው አንድ ቦታ ስራ ሄደው ከዚያ ተቀምጦ አንዳንድ ነገሮችን በማየት በዚያ ያንን አስመልክተው ነው የተቀኙት። ያው በፍታት ሄደው ያው ፍታት ብሎ ተብለው አንዳንድ ነገሮችን በማየት ነው ችግሮችን አስመልክተው ነው የተቀኙት። ያው ወደዚህ ያለው ግን አባቶችን የአባቶችን ለማመስገን ለማወደስ ድካማቸውን ለመግለጽ ክብራቸውንም ለማክበር ድካማቸውንም የቃል እግዚአብሔር ሕልውናቸውን ሕልውናቸውን ለመጠበቅ ድካማቸውን ለማሳወቅ ሞራል ለመስጠት ሞራል ለነሱ ለአባቶች ለመምህራን ለአባቶች መምህራን ሞራል ለመስጠት ድካማቸውን ለማስረዳት ድካማቸውን ለማሳወቅ ማለት ነው። ወደዚያ ያለው እስራኤል ስርዓት ወማይሌት ያ ወደዚያ ያለው አሰር ነው። ሞራል ለመስጠት መምህራን ሞራል ለመስጠት
ገብረ ስላሴ አንዳንድ